እምድር ያለሽ ሀብቴ አንቺ ኮነሽ ለኔ ላጣሽ አልሻት ጭራሽ አትራቂ ብካይኔ እስኪ ተመልከቺ የደስታዬን ጣራ ሕይወት እንዴት ያምራ ጾን ካንቺ ጋራ በምድር ያለሽ ሀብቴ አንቺ ኮነሽ ለኔ ላጣሽ አልሻት ጭራሽ አትራቂ ብካይኔ እስኪ ተመልከቺው የደስታዬ ጣራ ሕይወት እንዴት ያ